ጤና ይስጥልን ቤስት ቤት ረድኤት ነኝ የምንደርደው
withdraw አድርጌ አልደረሰኝም እ withdraw አድርጌ አልደረሰኝም የቤስት ቤት ቁጥር አሁን የደወልክበት ነው አዎ ሰማንያ አምስት ሀምሳ ሰማንያ ሁለት ሀምሳ አምስት እሺ። ስንት ብር ነው እ አስር ሺህ ብር አስር ሺህ ብሩ ደርሶኛል አስር ሺህ አልደረሰኝም
መቼ ነው ዊዝዶ ያረከው አሁን
እሺ
ቆሎ ጋር መጣች አስር ብር ላለመክፈል ነው እያለች ነው ማለት አፍንጮት ደግሞ አለ እንጃ አንተ ደግሞ ለወር ላይ ነበር ለወር ላይ ነበር ደግሞ መቶ ብር ይሆናል አይደለትም
hello hello hello ዜሮ ዘጠኝ ሀያ ሰባት ሀያ ዘጠና ሰባት ሰማንያ ነው አ እሺ confirm አድርጌ ላለሁ ትንሽ ቆይቶ ይገባልሃል እሺ እሺ